የኢትዮጵያ የድህረ ምልልስ ሄሎ
ጤና ይስጥልኝ። የኢትዮጵያ የድህረ ምልልስ ምልክት ሄሎ ይሰማል ደንበኛችን?
ሄሎ ይሰማል ደንበኛችን?
ይሰማናል።
እሺ ምን ልርዳዎት?
አሁን አስመዝግቤሽ ነበረ። ይመጣሉ ነው ወይስ ምን ማድረግ ነው ያለብኝ?
አሁን ደውለው ነበር?
አዎ ደውዬልሽ ነበር።
እሺ ምን የሚባል ቤት ነው የእርስዎ?
አሁን አዳ አድሮ
አዎ ደንበኛችን በአንድ ሰዓት በአንድ ከአንድ እስከ ሁለት ባለው ሰዓት ውስጥ ይመጣሉ የእኛ ቴክኒሻኖች።
ምን አልሽ?
ከአንድ እስከ ሁለት ሰዓት ባለው ውስጥ ይመጣሉ የእኛ ቴክኒሻኖች።
እሺ እናት
ሌላ ምረዳት ነገር አለ?